ልርዳው
ሰላም ነው ሰላም ልርዳው አለን ባል ትናንትና ሀያ አራት ሰዓት በላይ አልፏል በይ
እሺ ብር ነው አዎ ለዛ አካውንቴ ላይ ወደ አዋሽ ባንክ አስተላልፌ ነበርኩ ቤት ቤት አካውንቴ ላይ ማለት ነው ሶስት ሺህ ብር እሺ አንዴ ላገናኙት መስመር ላይ ጠብቁኝ እሺ እሺ
ሄሎ ሄሎ ሰላም፣ ይቅርታ ምን ልርዳ?
ትናንት ከትናንትና ሀያ አራት ሰዓት አልፏል። በዚያ ቤት ትናንትና አስራ ሁለት ሰዓት አካባቢ ከጠዋቱ እሺ ከ- ከቤስት ቤት አካውንት ወደ አዋሽ አካውንቴ ብር ሶስት ሺህ ብር አስተላልፌ የነበርኩት እሺ እስካሁን ድረስ ቤት- ቤት አልገባልኝም።
ቁጥሩን ንገረኝ። እሺ ቤት ቤት ስልክ ቁጥሩን
ይሄ ነው ዜሮ ዘጠኝ አስር እሺ
አስራ አራት እሺ ሰማንያ ሶስት እሺ
ዜሮ ዜሮ ዜሮ ዜሮ
አዎ
ጠብቀኝ አንዴ።
እሺ
ትናንት ስንት ሰዓት ነበር ያልከኝ?
ትናንትና ጠዋት አካባቢ ነው። ወደ ቢያንስ አንድ ሰዓት አካባቢ እንደዛ አካባቢ ይሆናል።
እሺ እሺ ይቅርታ ለቻፓ አሳ- አሁኑን አሳውቅላለሁ። እሺ
OK እሺ። process እሺ፣ ላይ ነው።
መልካም ቀን። process ላይ ነው። አዎ ቶሎ እንዲያስገቡት ላሳውቅልህ።
እሺ ማሽ እሺ እሺ፣ መልካም ቀን።
አመሰግናለሁ። እሺ።
አመሰግናለሁ። እሺ